ሞሸር ከርማ በፍቅር ዳስ በመውደድ ዳስ ስትሞሸር ከርማ በፍቅር ዳስ በመውደድ ዳስ ወጣች አጉላረጣ ወጣች አጉላረጣ ያች ቀበጥ ባጣ ለመርሳት መሞክር ዘዳዳ መላት በሾመው ሴትን በሴት
እንዳቃጠለች በመላንድዳት
እሳትን በእሳት ነድቶ ተካቷት ጠቁሙኝ ዋግንቱን ከወዴት ላውጣት በሾመው ሴትን በሴት በምን ልበቀላት ምላሿን ልስጣት እሳትን በእሳት ነድቶ ተካቷት ማን በልጦብሽ ከኔ ከማን እልፍኝ ገባሽ ማን በልጦብሽ ከኔ ከማን እልፍኝ ገባሽ ማነው አቀማትሎ ያኮራሽ አደራሽ ማነው አቀማትሎ ያኮራሽ አደራሽ ፍቅሬን እንደ ቅርጫን እያቀራመጥሽው ፍቅሬን እንደ ቅርጫን እያቀራመጥሽው ቀበጥ በልብሽ ለስንቱ መደብሽው ቀበጥ በልብሽ ለስንቱ መደብሽው ቀድሞ መጠንቀቅ ሰው ሲጠረጥር ከገንፎ መሃል አይጠፋም ስምጥር የእረኛ ወንጀል ሁሉንም ቢያወርድን እርግብና ቆቅ አይላመድም የፍቅር ጸበል ጽዋው ሲጠጣ እንዲህ አይደለም ጎጆ ሲወጣ ዋ ወገኛ መስሎች ነው እንጂ ዋዘኛ ጊዜኛ ደሞ አንቺን ብሎ ሰርደኛ ወትሮም አድላዊ ዳኛ ይላል ዳሮ ሻኛ ማቀራረቡን እንጂ መገንጠል አናውቅኛ ወገኛ መስሎች ነው እንጂ ዋዘኛ ጊዜኛ ደሞ አንቺን ብሎ ሰርደኛ ወትሮም አድላዊ ዳኛ ይላል ዳሮ ሻኛ ማቀራረቡን እንጂ መለየት አናውቅኛ ስትሞሸር ከርማ በፍቅር ዳስ በመውደድ ዳስ ስትሞሸር ከርማ በፍቅር ዳስ በመውደድ ዳስ ወጣች አጉላረጣ ወጣች አጉላረጣ ያች ቀበጥ ባጣ ለብዙ ሳስባት እንደ እናት ሳምናት
አታሽለምናት ወጣች ከጉያዬ የኔ ናት ስላት ሰላምን በሌላ ሰው ተካባት እኔን የሚያስጠላ ምን አቀመስዋት አትደማመጥ አታሽለምናት ሞት መስሎ የታየኝ ከሷ መለየት ሰላምን በሌላ ሰው ተካባት
ሂጂ በመሰለሽ እኔ ባንቺ አልፈርድም ሂጂ በመሰለሽ እኔ ባንቺ አልፈርድም ላም ነጂዋን እንጂ ጌታዋን አታውቅም ላም ነጂዋን እንጂ ጌታዋን አታውቅም አምባር ቀለበቱ ቢጠፋ ማተብሽ አምባር ቀለበቱ ቢጠፋ ማተበሽ ይታወቅ እንግዲህ ባላልቦ መሆንሽ ይታወቅ እንግዲህ ባላልቦ መሆንሽ አዛኝ ቅቤ አንጓች ስታባበለኝ አንድነን ብላ እዋት ስትሸጠኝ ደስታና ሐዘን ሲፈራረቁ ወደዋሽ ስቆ ካልተጨነቁ አወይ መሰንበት እድሜ ማረጉ ስንቱን አሳየ ወይ መኖር ደግሞ ዋ ዋ ወገኛ መስሎች ነው እንጂ ዋዘኛ ሰማያዊ ዳኛ ይላለ ዶሮ ሻኛ ማቀራረቡን እንጂ መቀንጠል አናውቅኛ ወገኛ መስጎች ነው እንጂ ዋዘኛ ዋ ቤዘኛ ደሞ አንቺን ብሎ ሰርገኛ ወጥቶ ማላዊ ዳኛ ይላለ ዶሮ ሻኛ ማቀራረቡን እንጂ መለየት አናውቅኛ ወገኛ መስጎች ነው እንጂ ዋዘኛ ፌዘኛ ደሞ አንቺን ብሎ ሰርገኛ ወቶም አድላዊ ዳኛ ይላል ዶሮ ሻኛ ማቀራረ